Hello hello Hello ሰላም ጤና ይስጥልን ያስሚን
አቤት።
ከዊፕላስ ነበር ምደውለው የእኛን application አውርደው ነበር አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ተጠቃሚ ነው።
እሺ እርስ ያወረዱት application አሽከርካሪዎቻችን የሚመዘገቡበትን ነው
እሺ እ፣ ስለዚህ ዊፕላስ solution provider ብለው ነው ያወረዱት እርስዎ እና ተጠቃሚ ከሆኑ እም፣ ዊፕላስ solution user የምትላለች ለተጠቃሚዎቻችን አገልግሎቶቻችንን ማግኘት የሚችሉበት ከሶስት መቶ ሀምሳ በላይ game ያለው እንዲሁም አሸናፊ የሚያደርገው referral code ያለበት ማለት ነው።
እሺ ስለዚህ እሷን አውርደው እንዲጠቀሙና የሚያሸንፉባትን referral code እንዲይዙ ነው።
application ኡ Play Store ላይ ያለ ማለት ነው።
አዎ Play Store ላይም App Store ላይም አለ ዊፕላስ solution user።
እሺ እሺ መልካም ቀን ይሁንልዎት።
አመሰግናለሁ።
እሺ